አሎ ጤና ይስጥልኝ።
ጤና ይስጥልኝ።
የምትሰማው
እ ማስታወቂያ ሰምቼ ነው ሬዲዮ እና ቴሌቪዥን okay okay። እሺ እሺ።
መረጃ አክሲዮን አክሲዮን አክሲዮን ነው።
እ
እሺ አክሲዮን አለን እ ቤቶችም አለን አክሲዮንም አለን እ አ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን ማለት ነው። ዝቅተኛ ሀያ መግዛት ሺህ የሚቻለው ሀያ ሺህ ነው። እ ከፍተኛ እንኳን አይ ቤት ግዢ ቤት ግዢ ያለን ለቤት ግዢ በአክሲዮን ነው ቤት ግዢ ነው የሚሸጠው ነው ሱቆችን ነው በአክሲዮን አ- የፈለጉት ሱቅ ነው ሱቅ አይ ቤት መኖሪያ ቤት ኦኬ እሺ። መኖሪያ ቤቶችም አሉን በተለያዩ ሳይቶች እ
እ፣ በእነዛ ሳይቶች ቦሌ፣ ልደታ፣ ገር ማነው እ፣ ሱቆ ማነው እ፣ ሜክሲኮ፣ እ፣ ሲኤምሲ፣ ቫቲካን፣ እ፣ ሰሚት፣ አያት፣ ጣፎ፣ ጀሞ እና ትውልድ ምት ናቸው ያሉ እ፣ እ፣ እንግዲህ የተለያየ አይነት ካሬ እና ይዝናል
ሄሎ የኔ ይሰማል ሄሎ ሄሎ ይቆራረጣል ስልክ ደግሜ ልደውል እንዴ ሄሎ አቤት ይቆራረጣል ስልኩ እስኪ አሁን አውራ ትንሽ የሰማኝ ነው ምስል